ሰላም ጤና ይስጥልን። ሄሎ hello፣ አይሰማም?
ትንሽ ድምፅሽ ራቀኝ። Eco Travel አይሰማም?
ኢትዮጵያ።
አዎ፣ Eco Travel ኢትዮጵያ ነው።
okay ከ WePlus Solution ነበር የምንደውልላችሁ። ስልካችሁን ከድረገጻችሁ ላይ አግኝተን ነበረ። ሄሎ እሺ፣ እየሰማሁሽ ነው።
እና WePlus Solution ሀምሳ አይነት አገልግሎቶችን በአንድ application የመጠቀም አገልግሎት ነው እና እናንተም ድርጅታችሁን advert እንድታደርጉና register አድርጋችሁ አብራችሁን እንድትሰሩ ለመጋበዝ ነበር የደወልኩት።
Plus ነው ያልሽኝ?
አ WePlus Solution
okay። ምንድን ነው የሚሰራው? ምንድን ነው አገልግሎቱ?
አገልግሎቱ register አድርገሽ ለሰዎች ተደረ like እንደ Jiji Jiji ትጠቀሚያለሽ።
okay፣ yeah yeah yeah፣ አዎ።
yeah እንደሱ ዲጂታል ነው።
ልናደርግ ነው እኛ?
አዎ እናንተ register እንድታደርጉና እንድ- አገልግሎታችሁ እንድታስተዋውቁ link ልንልክላችሁ እየጋበዝን ነበር።
እሺ፣ ይቻላል። ቴሌግራም ላይ በዚህ ቁጥር ላኪልኝ።
እሺ በጣም አመሰግናለሁ። ሰላም ወይ